ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ B Plus Solution ነው የደወልኩት።
እ እ Plus
ከምን ከ B Plus እሺ እ፣ ልጆች መጥተው ነበረ ለማዋራት እና እ፣ እንድትመዘገቡኝ app ላይ።
okay። የቱ ጋር ናቸው መጥተዋል?
አይ ከዚህ በፊት መጥተው ነበረ።
okay። ቆይ እኔ አላናገርኳቸውም። እንደዚህ ጠይቄ ላሳውቅሽ። ከምን Plus ነበረች?
B Plus B Plus።
B Plus Solution።
እሺ እነግርልሻለሁ። እሺ፣ እሺ አመሰግናለሁ።
ችግር